ቤሳቤት አየህ እንዴት ነሽ?
አለን ደህና ነሽ? ወይን እሸት ነኝ።
አይ ወይንዬ ወይ እንዴት ነሽ?
እንድ- ልደውልልሽ እንደው አይደለ አዎ አይ የሆነ ስብሰባ ጀምረው ነበር አልጨረሱም። የሚገርምሽ ነገር መገኘት አይ አይደለ አዎ እንደው እንዴት ይሻ- አስር ተኩል ስለሆነ ምናልባት እም። አይ አላለቀም እስካሁን የሚገርም አላለቀ አውቅ
እስኪ እንግዲህ ሃይማኖት አለች አይደለ እ?
እ፣ ፕሮቶኮሉ አለች ሃይማኖት የለችም።
የለችም አዎ የለችም።
ማን ነው ፕሮቶኮላቸው ታዲያ እ?
ፕ- ፕሮቶኮላቸው ማለት ለጊዜው ማንም የለም።
አይደለ?
መሲ ምናልባት ከመጣኝ ነው። ግን አሁን እሳቸው የሚችሉ አልመሰለኝም።
እስቲ እንግዲህ ሰው እስከ በጣም ቀጥሏል። እ?
እስከ አስር ተኩል አስር ተኩል ተብሎ እኮ ያው አስር ተኩል ተባለ እንጂ አስራ አንድ ነው የሚጀመረው እስቲ እንግዲህ እንደ ተገ- እንደ ተቻለ ይሆናል በቃ ለማንኛውም ንገሪያቸው።
እሺ።
ለማንኛውም እሺ እሺ እናት እሺ ቻው